ወይ እንትን አለህ እንዴ ፒስፎን ወይ አ፣ ይሄ እንትን አለህ VPN?
ላወርደው ይህን እናወርደዋለን። የእንትኑን እኮ አልጫንኩም።
የምኑን
የስፒኑን አልሰራከው።
የካሸሪውን ነው የምትለኝ አረ ስፒኑ ራሱ የካሸሪማ መጀመሪያም ተስተካክሏል።
አ፣ ስፒኑ ምኑ ነው ቲቪ ላይ አልመጣም።
እ አልመጣም እንዴ አዎ፣ እና መጀመሪያ እንደዛ ስለኝ ነው።
የነበረውን እሺ።
ያጠፋው። አዎ፣ ክፍት ነው እሱ ጋርም አይ አለ።
እሱን እኮ መክፈት እኮ ነው። አንቺ እኮ ብራዘር እንዲህ ለምን?
ክሊክ ክሊክ አድርገው እ፣ ረን ፋይሉ የለችም እንደ ቅድሙ እ?
ማለት ነው። ፋይሉ የለችም እ፣ ራን የምትለው እሱ ፕላይ አድርገዋል።
አ አለ እኮ እሷን እሷ መክፈት ነው።
ኦኬ
እሷ አያት እሺ፣ አገኛት እሷን ስከፍታት አግኝቼታለሁ።
ጀመርክ
እናየዋለን። ቆይ በቃ እሱ እሱ ቀላል ነገር ነው።
ፒስፎን ፒስፎን ፒስፎን ማውረድ አለበት።
አ እሺ ያ እንትን ይፈልጋል አሁን ይሄ ኔትወርኩም ቢስል ሆነ። እሺ ቆይ ላወርደው መሰለኝ በቃ አውርደው የእሱንም የ cashier ኡን የ printer ኡን check አድርገው በዛው።
እኮ ፕሪንተሩ ላስተካክልህ እኮ ነው።
Okay አይመጣም። ወስጃት ሞከርኳት፣ አልመጣም። ኤስፒ ነው
አልመጣም። እሺ እኔን አልከፈተም።
አክሰፕት በለኝ
እ፣ እንዳለህ ነው አለህ እኮ
አለው እንዴ
አዎ። ይኸው ወደ አ አስር ደቂቃ ሆኗል። አለ
የለውም። ኧረ ሌላ ሰው ገብቶ ነው በቃ እኔን አረገ።
አክሰፕት በለኝ።
እሺ ነው አክሰፕት ግባሽ።
በለኝ ገብቻለሁ። ልኬልሃለሁ።
የትኛው አ፣ አሁን መጣ። ከ አ
ይችላል። እኔ ላውርድልህ እንደ ፒስፎንም እስከዛ።
አ አውርዶ አንተ እዛኛው ላይ ይቻላል።
እሺ ቀላል ነው።
ይሄ ደግሞ አየው ቱ ላይ ትመጣና እ?
አያት ያው እሺ አ ይቻታል። አ አያ- አግኝታታል። አዎ፣ በላት እኮ አግኝቻት ነበር እኮ አ ደብል ክሊክ አድርጋት።
ሲከፍ አቢ አለኛ ይኸኛው ማለት ነው።
አ ያው አንተም ከፈትከው እኔም ከፈትኩት አይከፍትም።
ኦኬ፣ አላስነካም አለ።
እም፣ የዚህ
እስኪ አንዲቱ
ወይ ላወርድልህ ነበር ፒስፎን ከጌት አውርዶ ፒሲ ላይ አውርዶ አውርዶ እስከዛ።
ያንን አለካውብህም የፒ- የፒሲቱን አለካውብህም።
እሺ እሺ፣ ተው በቃ እኔ እዚህ ነኝ።
አሁን ከፈተ መሰለኝ።
አልከፈተም እስካሁን።
እንዲህ ጀላት ይሰራ አ በውሃ እየፈረፈርኩ ተጣለ።
አፍስ ፒስፎን
ፒስፎን ዳውንሎድ በለውና እሱን ያወርድልሃል ብራውን እ አ
እ ተጫልሽ እንዴ እ ቤቲ አረ በጊዜ ይገዛ ቲ እንትን ቲማቲም አቮካዶን አንድ ግዛና አራት እንብላ ይሻል። ሁሌ ውጭ አረ እኔ አልቻልኩትም። ከዘይት ላይ እያ ከዘይት ብር ላይ እያነሱ